ሰላም ጤና ይስጥልኝ ሚስተር ቤት።
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
በስ ላይ እ እህ
በስ ላይ እንትን ተሳልቼ ነበርኩ ግን ብር ምንድን የተሳሳትከው?
አዎ ብር የአካውንቱን ብር ለመስጠት አልቻለም። ለዛ የተጻፈው ብር ለመስጠት አልቻለም። ለዛ ወስዶ አድርገ ነው
አዎ ጨዋታ አሸንፈን እንትን ይሄ ኮረክት ስኩዌር ሁለ- ሁለት መቶ ሀምሳ ሀያ ስምንት ብር አይሰጥም ያለች ናት። እዚህ ቤቲንጓ ቤት
እስኪ አንዴ ካሸር ኮዱን ንገረኝ።
እሺ እሺ አስራ ሶስት እሺ
አርባ ሰባት እሺ
ሰማንያ አምስት እሺ
ስልሳ አራት
እሺ ጠብቀኝ።
እሺ
ኤፍሬም ጋር ነው የቆረጥከው አይደለ?
አ አ እዚህ እዚህ
ለ- ለምንድን ነው አልሰጥም ያለች? ብር አልቆባቸው ነው?
አይደለም ዝም ብሎ አይሰጥም ያለች ናት።
መለያ ብቻ እንሰጣለን ብር አልሰጥም እህ ምን መለያ ብቻ እንሰጣለን እንጂ ብር አልሰጥም ምናምን ብሎ ብር ሰጥት መጀመሪያ እዚህ እንትን ላይ ተጽፎ ነበር።
መል- መለያ ብቻ ማለት
ማለት የምትሰጠው መለያ ነበረ እዚህ
እሺ
መለያው ይሰጣል እንጂ ብሮ አይሰጥም ምናምን ያለች ናት። ግን ወረቀቱ ላይ ብሮ አለ።
ብርና
ቆይ እስኪ ጠብቀኝ አንዴ።
እሺ
አስተላልፍልሽ።
hello
ቆይ እሺ፣ የት የት shop ነው shop ኡ?
እ እ shop name ኡን ትነግረኛለህ?
ቦታ ላንቴ ላይ ላ እዚህ አርባምንጭ ዙሪያ ወዳ ላንተ ቀበሌ ላይ ነው።
እህ
አርባምንጭ ዙሪያ ወዳ ላንተ ቀበሌ አርባ ምንጭ ዙሪያ
አ አርባምንጭ ዙሪያ ወዳ ላንተ ቀበሌ እሺ፣ አንዴ ደውለን እና እናግራትና መልሰን እንደውልልን።
አ ልጆች እንደዚህ ጠቅላላ ልጆች